ጤና ይስጥልን ተድላ አምቡላንስ።
hello ጤና ይስጥልኝ።
አቤት ይስጥልን።
አምቡላንስ ፈልገን ነበር IC ውስጥ ያለ ሰው ከጴጥሮስ ሽሮ ሜዳው ወደዚህ ወደ አክሰን ለመውሰድ ከጴጥሮስ ከጴጥሮስ ሆስፒታል እዚህ አክሰን አለ አይደለ? ሳማሪታ ጋር ያለው አክሰን stroke center አግዘና።
አግዘና አዎ፣ እዛ
እሺ ምን ላይ ነው ያሉት?
IC ውስጥ ነች ያለችው።
ICU ላይ ማለት ነው።
ማሽን ላይ ማለት ነው።
አዎ አዎ።
እ፣ መልሼ ልደውል ማሽን እ፣ የሚሰራው አምቡላንስ ስለወጣ check ላድርግሎት እና እሺ እሺ፣ እሺ። ዋጋውን ምን ንገረኝ?
በዛው አንድ ላይ አዎ፣ ካለ እሺ፣ እሺ።
እሺ